ጤና ይስጥልኝ።
ቤት ነው የምንረዳው?
አለን። ሁለት ሺህ ብር ጥቼ ነበርና account ኤ ላይ አልገባልኝም።
በዚህ ስልክ ነው?
አዎ አዎ ማ አሁን እሺ፣ አንዴ ጠብቀኝ።
እሺ ማ زي وانا تلا اخي
ሁለት ሺህ ብር ቴሌብር አካውንት ዘጠኝ ዘጠና አንድ ሰማንያ ሀያ ሰባት አስራ ስምንት اه ماي ገብቷል። ቼክ አድርገው።
شي ثانك يو ተደውል። እናመሰግናለን። መልካም ቀን።
لا ولا